ጤና ይስጥልኝ። ኢቴስ የበራ መረጃ ማዕከል በኩል አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን።
ትኬት ፈልጌ ነበረ
ከየት ወደ ነበር የፈለጉት?
ከአዲስ አበባ ደሴ።
ከአዲስ አበባ ደሴ አዎ፣ ማታ ቆርጫለሁ። የሁለት ሰው አሁን አንድ ሰው ለመጨመር ነው።
እሺ፣
አንድ ላይ እንድታረግልኝ ፈልግ
እሺ። ከአዲስ አበባ ደሴ አ ለመሄጃ አዎ፣ ብቻ?
አዎ። አዎ መሄጃ ብቻ። አዎ ለሰኞ።
እሺ፣ ለአንድ ሰው
አሁን ለአንድ ሰው ጨምራ የሁለት ሰው ቆርጫለሁ። አንድ ላይ እንድታረገው እሺ። መ- መሄጃዎት መቼ ነው?
ሰኞ ጠዋት ሁለት ሰዓት ጋር
ሰኞ በሀያ ስምንት October ሀያ ስምንት አዎ
እሺ። አንድ ደቂቃ ይታገሱ።
እሺ
የሁለት ሰዓት ከአስሩ ነው ያሉኝ። ይቅርታ፣
እ የሁለት ሰዓት ከአስሩ ነው አዎ ያሉኝ።
አዎ አዎ የሁለት ሰዓት ጋር እሺ የሁለት ሰዓት ከአስሩ የአንድ ሰው የመሄጃ ዋጋ ከአዲስ አበባ ደሴ ሶስት ሺ ሰባት መቶ ስልሳ ዘጠኝ ብር ነው።
ሰባት መቶ ስልሳ ዘጠኝ ስልሳ ዘጠኝ እሺ
እሺ book አድርግሎት።
አዎ
እሺ የተጓዡን ስም ይነግሩኛል?
ሀያት አሊ
ሀያ አያልነሽ ነው ሀያት እስቲ ደውልላት ቶሎ በል አንዴ መልሼ ልደውል ስሟን ጫርቅ በደንብ እሺ እሺ እሺ ደውሉልኝ።
እሺ ስለ ሁለት ቀን